ጤና ይስጥልኝ ቤተሰቦች
deposit ሊያደርግ አይገባም።
deposit አድርገህ አልገባም።
አዎ መቼ ነው አሁን?
አዎ አንድ ሰዓት ከአስር ደቂቃ አንድ ሰዓት ነው።
እሺ ንገረኝ ስልክህን። ቤስት ቤስት ስልክህን።
በሱ በስልክ አስራ አምስት እሺ አስራ አምስት ዘጠና ስድስት
ዘጠና ስድስት ሰባ ስድስት እሺ
ሰማንያ ስድስት
ስንት ብር ነው አባቴ?
ሀምሳ ብር ነው።
ገብቷል። check አድርግ።
ሁለት ጊዜ ነው።
ሁለት ጊዜ አይ አንዱ failed አድርጎ አንዱ አንዱ ገብቷል፣ አንዱ አይገባም።
እኮ አንዱ failed አድርጎ ወደ account ነው የተመለሰ አባቴ።
የ- አንዱ ገብቷል አንዱ ይላል፣ ገብቷል፣ አንዱ ደግሞ failed ሆኗል።
አንዱ ደግሞ ወደዛ ወደ አይገባም።
deposit ወዳደረክበት ነው የተመለሰው። ከቴሌ ብር ከሆነ deposit ያደረግከው ወደ ቴሌ ብርህ ተመልሷል።
ቴሌብር ነው አይመለስም፣ game ላይ አይመለስም። ሁለቱ
ሳንቲሞችን ደውለህ ልጠይቃቸው አባቴ። failed ነው ይሄ።
ጃባ ነው አንዱ ግን አንዱ ግን ገብቷል እ ሁለቱም ሳንቲም ነው
አንዱ ገብቷል፣ አንዱ አይገባም። check አድርጉ።
እኮ ሁለቱም በሳንቲም ፔን የሞከርከው እና አንዱ ገብቷል፣ አንዱ ደግሞ failed አድርጓል። check አድርጋት እሺ።
account እሺ። ሀያ ብር ግን ገባለሁ።
ገብቷል። ሀያ ብርና